hello ጤና ይስጥልኝ አቤት
ቅድስት እንዴት አረፈሽ?
ሰላም እንዴት አረፈሽ? አብዲ
ደህና ነኝ አለሁ። አርባ አንድ ዘጠና አንድ አርባ አንድ ዘጠና አንድ complete በይልኝ ከሮሚ ነበረ። hello ቅድስት
እየሰማሁ ነው። አይሰማህም?
ጸጥ አልሽ?
hello አይሰማህም? አብዲ አይሰማህም?
አሁን- እኔ እኮ እየሰማሁ ነው።
አሁን ይሰማል። እሺ እኔ ያልኩሽን ሰምተሽኛል ታዲያ?
አ- ምን አልከኝ?
እኔ ያልኩሽን ሰምሽኛል ወይ?
ምንድን ነው ያልከኝ? እስቲ ንገረኝ ድጋሚ።
አየሽ አልሰማሽም። እሺ አርባ አንድ ዘጠና አንድ complete በይልኝ ከሮሚ እሺ፣ ከየት አነሳሁት?
ያነሳሁት።
እሺ፣ እሺ አብዲ፣ እሺ፣ እሺ።
እሺ፣ እሺ።